ሄሎ ሄሎ
ቆራረጠ።
አዎ እየተቋረጠ ነው system።
እ እሺ ለዛሬ አሁን ደግሞ- ነበር ይመጣሉታል የተባሉ።
አይደለም ለነገ ለነገ እሺ የሆነ ብር ደግሞ እየገባ ነው። refund እያደረጋችሁት ነው? አልገባኝም። ከሆነ ስለ እያንዳንዱ ሰው ነው የሚበተነው? እንዴት ነው?
ምን ሆኖ ነበር እንትኑ product?
ምንም ያው እዛው ሰፈር ላይ መጥታችኋል። ዛሬ እንግዲህ Okay አዎ ምን አይ በምክንያት ነበረ ለነገ ይመጣል የተባሉት።
address ኡ address ኡ ወደዛ እንትን አይልም destination ቀይሪ ብለሽኝ ነበር። ከዛ እዛው አካባቢ አንድ አካባቢ ነው ስልሽ በቃ ነገ ይመጣል ብለሽኝ ነበር።
አይ ሌላ ስለነበረች ነው ይቅርታ፣ ብዙ ስለማይገባው ነው። ይቅርታ። ስልክ ቁጥር ይንገሩኝ እስኪ ዜሮ ዘጠኝ አስራ አንድ 11 አስራ ሶስት ዜሮ አንድ ሀያ አንድ
ተዲላ ነው የሚለው።
የፋሁብሽ ወይ አክ Okay ምንድን ነበረ product ኡ?
አራት ጥቅል ጎመን፣ ቲማቲም፣ ሽንኩርት ሽንኩርት የለውም ቀይ ስር አራት ሶዳ
Okay አሁን የሁሉም ነበር አሁን refund የገባሉት? ይቅርታ።
አረ ያን- ያንዳንድ ብቻ የሆነ ስልሳ አምስት ብር ገብቶልኛል። የአንዳንድ ኪሎ ታስቦ ይሆን Okay አዎ።
ስላልገባኝ ነው። ግን ሰፈሩ እኮ ተመሳሳይ ነው። እዛው አካባቢ አሁን ቅድም መጥተው አድርሰው ሄደዋል። ምንድን ነው?
የት ነበር የእርሱ?
location specific የሚለው እንግዲህ ዓለም ባንክ ነው የሚለው ቤተል ስኩዌር የሚለው ጋር አሁን መጥተው ሄደዋል። እዛ አካባቢ እንኳን ቢሆን እዛው ማምጣው በቃ እዛ ጋር ብየው ነበር። አንድ group ላይ ያለን ነበር ቤተል። እሺ እስኪ አጣርቼ ሮብ ሰፈር ምናምን የሚል ሰራ ወርቅ ጋር ገብተው ነው የመጡት አሁን።
Okay እስኪ አንዴ አጣርቼ መልሼ እደውልልዎታለሁ።
እሺ እሺ እሺ